ዛሬ ከኔ ግብዣሽ ሳቂ ተጫዎች ይታይ ጥርስሽ እሺ ጀረንሺ አይንሺ ጀረንሺ አይንሺ ልጆቹ አረም ነው ዛሬ ውሏቸው ምሳ ይዘዋል ባቁማዳቸው ድንገት ቢንጫጩም ወፎቹ ናቸው አይሰለቸንም ጣፋጭ ዜማቸው እኔም ያንቺ ነኝ አንቺም የኔ ነሽ ችላው ምንድነው አጫውቺን ተነሽ ንሽቴ ኧረ ንሽቴ ንሽቴ ሳቂ በሞቴ